ማረገላ ማሬነሽ ማረገላ የኔ ወለላ እንዳልጉላላ ቶሎ ነይልኝ የኔ መላ ማሬነሽ ወለላይ ማሬነሽ ወለላይ ፍቅሬ ገላይ መጠለያይ ቶሎ ነይልኝ አበባዬ ትናፍቅኛለሽ ማረገላ ማረገላ ጧትም ሆነ ማታ ማረገላ ማረገላ አትራቂም በፍቅርሽ ማረገላ ማረገላ እንዳልንገላታ ማረገላ ማረገላ ሞቴን ፈራሁ እንጂ ማረገላ ማረገላ እንዳልቀደ ሆዴን ማረገላ ማረገላ አሳይሽ ነበረ ማረገላ ማረገላ እኔ አንቺን መውደዴን ማረገላ ማረገላ ማሬነሽ ማረገላ ማሬነሽ ማረገላ የኔ ወለላ እንዳልጉላላ ቶሎ ነይልኝ የኔ መላ ማሬነሽ ወለላይ ማሬነሽ ወለላይ ፍቅሬ ገላይ መጠለያይ ቶሎ ነይልኝ አበባዬ የሚታይ ቢሆን ማረገላ ማረገላ ባሳይሽ አንጀቴን ማረገላ ማረገላ ትረጅልኝ ነበር ማረገላ ማረገላ እነተኛነቴን ማረገላ ማረገላ እስክ ሞት እስክትሞች ማረገላ ማረገላ አትለወጪብኝ ማረገላ ማረገላ ፍቅር ባንቺ በቃኝ ማረገላ ማረገላ የሌላው ይቅርብኝ ማረገላ ማረገላ ማሬነሽ ማረገላ ማሬነሽ ማረገላ የኔ ወለላ እንዳልጉላላ ቶሎ ነይልኝ የኔ መላ ማሬነሽ ወለላይ ማሬነሽ ወለላይ ፍቅሬ ገላይ መጠለያይ ቶሎ ነይልኝ አበባዬ ባጠፋም ባለማም ባረገላ ማረገላ እያየሽ ለፊ ማረገላ ማረገላ ብቸኛ አድርገሽኝ ማረገላ ማረገላ በኖሮ አታስከፊኝ ማረገላ ማረገላ በደንብ እንዲገባሽ ማረገላ ማረገላ እኔ አንቺ መውደዴ ማረገላ ማረገላ ታዲያ እንዴት ላድርጌ ማረገላ ማረገላ ላሳይሽ የሆዴን ማረገላ ማረገላ ማሬነሽ ማረገላ ማሬነሽ ማረገላ የኔ ወለላ እንዳልብላላ ቶሎ ነይልኝ የኔ መላ ማሬነሽ ወለላይ ማሬነሽ ወለላይ ፍቅሬ ገላይ መጠለያይ ቶሎ ነይልኝ አበባዬ ፍቅሬ ገላይ መጠለያይ ቶሎ ነይልኝ አበባዬ ፍቅሬ ገላይ መጠለያይ